እንኳን ነው የመጣው እንኳን ነው የመጣው
ቤተሰቤ ነኝ።
ኤልሲ አንቺ ነሽ?
እኔ ነኝ።
እንዴት ነሽ?
ደህና ነኝ።
እ እንትን ፒን እንድታረግልኝ ነበር። ምናልባት ፒን ያደረጋችሁት ድሮ እንዳይሆን ሊዝ ቻይና በድሮ ነው።
ድሮ የቱ ጋር ነበር?
ድሮ ወደ እንትን አካባቢ ነው፣ ወደ ቻኖሌ አካባቢ ነው።
እሺ አሁንስ ኤድና ሻገር መልካም ሻገር ጀርባ። አዎ
እስኪ ንገረኝ ወደ ነበሩ
እና ደግሞ ኮ- ገርጂ ኮሪያ ሆስፒታል ነው የሚያልቀው። እንግዲህ ማሰብ ነው።
ከሸገር ኮሪያ ማለት ነው ገርጂ ኮሪያ ሆስፒታል።
እኮ ከሸገር ኮሪያ ማለት ነው አይደል? ገዛኝ ኦርደር ብቻ እሺ ስልሳ አራት አርባ ቦርደር ነበሩን አልነበርከኝ ስልሳ አራት አርባ ሁለት ዝም ብለህ
ስንት አልከኝ?
ስልሳ አራት አርባ ሁለት
አርባ ሁለት እሺ አይተዋል።
አመሰግናለሁ።
ዝም በል እስኪ። በይ እሺ፣ በ- በደንብ አስተካክልኝ። እንግዲህ ያው አየዋለሁ።
በስራ በስራ ሰዓት ወጣው ወደ ገርጂ
ስልሳ አራት አርባ ሁለት አይደለ?
ስልሳ ያንተን ራስህ ደውለህ ጠይቅ። ማን በተባ ያንተን አይልሃለሁ። ቻው ገዛኝ እሺ እሺ እሺ የለም የለም የለም